ማኒፋፓ
ጤና ይስጥልን። ሰላም እንዴት ናቸው?
እግዚአብሔር ይመስገን።
መኪና ፈልጌ ነበረ።
እሺ፣ ምን አይነት ነው የፈለገው?
እ አዲሱ ሀይሩፉ ይኖራል እንዴ? ሀያ ሀያ ሁለት ሀያ ሀያ አንድ
ምናምን
ሀያ ሀያ አንድ አዲሱ ሀይሩፍ
እሺ፣ ሀያ ሀያ አንድ አዲሱ አይሩፍ አ ወይ ሀያ ሀያ ሁለትም ቢሆን ይሆናል።
high roof እኛ ላይ አሁን ያለው ኮሮላ ሁለት ሁለት ሺህ ሺህ አስራ አምስት ነው ያለን እ እ እ ሁለት ሺህ አስራ አምስት ነው ያለን high roof ሁለት ሺህ አስራ አምስት ነው አዎ ያለን አዎ የለጠፋ የለጠፈ ነው።
አዎ የለጠፈ
okay ስንት ነው የሚባለው?
ሶስት ነጥብ ስምንት አሪፍ አቋም ላይ ያለ ነው። ሶስት ነጥብ ስምንት ባንክ እንዴት ነው ይመቻቻል?
አዎ ባንክ ይወጣሉታል።
okay በጣም ጥሩ። በቃ እንመጣለን። እሺ እሺ እሺ እሺ አመሰግናለሁ።
ፓስተር branch ኣችን ነው የሚገኘው ሲመጡ ይደውሉ።
እሺ እሺ